ተሳሳ እንደዘበት ችዬ እንደቀላል አውቄበት በሕይወት ቆሜ አንቺን ለመርሳት አልችልም እኔ የለኝም ምክንያት እንደ ዋሳ እንደዘበት ችዬ እንደቀላል አውቄበት በሕይወት ቆሜ አንቺን ለመርሳት አልችልም እኔ የለኝም ምክንያት ምን ብወድም ቢያስደስተኝም ከሰው ጋር ቀርቦ ጨዋታ እርሴ ቢስቅ ሚወድሽ ልበኝ ለሌላ ግን የለኝም ቦታ ከአንቺ በላይ በዚች ምድር ላይ ሰው ለመውደድ ማፍቀር ለመቻል ሌላ ለምዶ አንቺን ለመርሳት ለኔ ለኔ ታምር ያስፈልጋል ልቤ አንቺን ሊጠላ ሊተካሽ በሌላ ቢያስብ በምድር ቀት ይመጣል ከላይ ታምር ያስፈልጋል ምን ቆንጆ ቢያይ አይኔ ለኔ አንቺ ነሽ እኔ ሰው ባንቺ ላይ መውደድ ለመቻል ሌላ ታምር ያስፈልጋል ይወድሻል ልቤ ይወድሻል ልቤ ይወድሻል ልቤ ያፈቅርሻል ልቤ እንደ ዋሳ እንደ ዘበት ችዬ እንደቀላል አውቄበት በሕይወት ቆሜ አንቺን ለመርሳት አልችልም እኔ የለኝም ምክንያት አንደበቴ ቢሾም ቢክብሽ ልቤም ወርደው ወደ ባይጠግብሽ አይኔም ባያይ ሰው ካንቺ ሌላ እንዳይገርምሽ ቢያውቅ ነው መላ ውብ አድርጎ አሳምሮሽ ለናም ሆነ አምላክ ፈጥሮሽ ታዲያ እንዳንቺ በዚች ምድር ማን ይወደድ ወይ ማን ይፈቀር ልቤ አንቺን ሊጠላ ሊተካሽ በሌላ ቢያስብ በምድር ቀት ይመጣል ከላይ ታምር ያስፈልጋል ምን ቆንጆ ቢያይ አይኔ ለኔ አንቺ ነሽ እኔ ሰው ባንቺ ላይ መውደድ ለመቻል ሌላ ታምር ያስፈልጋል ይወድሻል ልቤ ይወድሻል ልቤ ይወድሻል ልቤ ያፈቅርሻል ልቤ ይወድሻል ልቤ ይወድሻል ልቤ ይወድሻል ልቤ ያፈቅርሻል ልቤ ይወድሻል ልቤ ይወድሻል ልቤ